ይስለኝ ሁሉ ስፖርት ነው ባኮ የሚለዳው
ብር ሳስተላልፍ አየር ላይ ቀርቶ ይዞት ነበረ።
አየር ላይ ቀርቶበት አዎ፣ እሱ- አዎ።
withdraw ነው deposit
withdraw ስለው በቴሌ ብር ቴሌ ብር ስልክ ማለት ነው።
withdraw ነው ያደረጉት አይደል? ከ transaction history ላይ አ- አ- ያልገባለት አ- ፎቶ ያዙና በቴሌግራም ይላኩልን።
በምንድን ልላከው?
ቁጥር ያዙ
እሺ፣ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት እሺ፣ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ
እሺ